ጤና ይስጥልን ዶም ቲዩብ ነው።
YouTube ስልጠና ለመመዝገብ ነበር።
ይቻላል።
እ፣ ምንድን ነው የሚያስፈልገው?
ይሰማል አይደል?
ወይ ይሰማኛል። ምንድን ነው የሚያስፈልገው?
ነገ እንደውልሽ
ምን አልሽኝማ?
አለች። አስራ ይዛ ነው ስልኳን ስለያዘችው ነው።
እሺ ቆይቼ ልደውል።
እስኪ ሌላ እዛ ፊት ለፊት ለፊት ለፊት ላይ ትደውልልሻለች። አንድ አምስት ደቂቃ ጠብቂ።
እሺ እሺ፣ እሺ እሺ።
ልዝጋ።
Hello hello hello፣
ወይ
ይሰማል አይደል?
አዎ፣ ይ- ይሰማል። መምጣት ይቻላል።
እሺ ስማው ስም ማን ልበል።
ሰላም አሰፋ።
ሰላማዊ
አይ ሰላም ብቻ ሰላም አሰፋ።
ሰ- እሺ፣ ሰላም አሰፋ። ሄሎ
ወይ በስመ አብ ድምፅሽ ግን
ትንሽ ርቅ ባለ አይደል?
ያስተጋባል እና ብዙ ድምፅ
እሺ በ- በሰባ አምስት ቤት ደውሉና በስልክ አሁን
ምን አልሽኝ?
በሰባ አምስት ቤት ስልክ ደውሉልንና አሁን በሱ እንጠቀሳለን።
እሺ ሰባ አምስት ቤት ስልክ አለ አዎ ንገሪኝ።
ሰባ አምስት ሀምሳ አንድ ስልሳ ሶስት ስልሳ
ፔጃችሁ ላይ አገኘዋለሁ።
ምን አሉ?
ቆይ ወይ ፔጃችሁ ላይ ልፈልገው። የምታወሪው ምንም እሺ እሺ እሺ